እኔ ጎብዜ ሰውዬው ጎብዜ እያለፈ ነው ብዬ አንሳለች ያቆፍ
ሄሎ
ሰላም Hello፣
አቤት፣ አይሰማም።
እሺ ምን እርዳዎት?
ትናንትና ከ betting account ወደ ቴሌ ብር ውስዶ አድርጌ ነበር፣
አልገባሎትም?
አልገባም።
እሺ ቴ- transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልኝ።
አድርጌ ነበር ትናንት፣ እንደዛ ብላችሁኝ አድርጌ ነበር። ስልክ ቁጥርም ጠይቃችሁኝ ልኬ ነበር። ከዛ በኋላ ዝም አለ።
እሺ ሲስተካከል እናሳውቆታለን። ቴሌግራም ላይ ይከታተሉ።
እግዚአብሔር እሺ